hello ጤና ይስጥልን። ጉዳይ ነው የደወልኩት።
hello ጤና ይስጥልን።
hello hello ልን ጉዳይ ነው የደወሉት። ምን ልርዳው? ጤና ይስጥልን። ጉዳይ ነው የደወሉት። ምን ልርዳው? ጉዳይ ነው የደወሉት። ምን ልርዳው?
እ ስራ ስራ ነበር።
አህ ለስራ ለመመዝገብ ፈልገው ነው።
አዎ እሺ፣ ቁጥር ለመያዝ ይመቾታል? ልንገሮት።
ምን ስልክ ቁጥር ለመያዝ ይመቾታል? ልንገሮት። ደውለው ቢመዘገቡበት
እ ስልክ ቁጥር ይንስጥሽ።
አ- የእርሱን ሳይሆን እኔ ስልክ ቁጥር ልንገሮት እና እዛ ቁጥር ላይ ደውለው ይመዝገቡ።
እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ሰባ ሰባ ዜሮ አንድ ዜሮ አንድ አርባ አራት አርባ አራት ሰላሳ አራት ሰላሳ አራት አዎ፣ እዚህ ላይ ይደውሉና ይመዝገቡ።
እሺ እሺ አመሰግናለሁ። እሺ እሺ thank you እሺ